እንትን ዱሻዬ ነኝ አዳው ነው።
እሺ ሳይ ሰላም ነው ሰላም አለን እግዚአብሔር ይመስገን። እሺ እንርዳክ።
እንትን የተወሰነ ጥያቄዎች ነበሩኝ እና እንትን እሺ ይቻላል።
አንደኛ እንትን የወረቀት ሳይዝ ትንሽ ጨመር ባለፈው የሆነ አይ- አይቲ ባለሙያ ያስተካክሎልኝ እህ
ትንሽ ወረቀቱ ጨመር ብሎልኛል። እሱን ይስተካከል። ሁለተኛ ደግሞ ትናንትና የ- ሳምንት ነው ከጀመርኩ መሰለኝ የዛሬ ሳምንት ነው የጀመርኩት።
እሺ ወረቀት በጣም- size ኡ እንዲያንስ ነው።
እሱ እንዲያንስ ነው አንደኛው።
እሺ
አ፣ ሁለተኛ ደግሞ እንትን ደቂቃ አራት ደቂቃ ነው አምስት ያኛው አምስት ደቂቃ ነው ኬኖ ደግሞ አራት ደቂቃ ነው። እሱን መቀነስ ይቻላል አይደለ? ደቂቃ
እ፣ ምንድን በምንድን ነው የወሰድከው? በ Kiron እና በ GR ነው የወሰድከው?
ይ- ማለት እ፣ ያንተ የ shop ክ ስም ማን ነው የሚለው? የተሰጠክ shop ስም ድርሻዬ አ፣ አንተ ሐምራዊ ነው የሚለው ሐምራዊ ነው። ስለዚህ ካይረን ስለሆነ ደቂቃ መቀነስ አይቻልም። እሺ
እና በምንድን ነው በዛ የሚቻለው?
ነው የሚሆነው። እ፣ በዛኛው በጂአር ብትወስድ ኖሮ መጀመሪያ ላይ ገና ሲስተም ሲሰጥክ ጂአር የሚለውን ሜትር ብትወስድ እንትን ብትወስድ ኖሮ በዛ ነበረ ደቂቃ ምናምን ማስተካከል የሚቻለው።
ዲአር ምንድን ነው መቀየራቸው ደግሞ ለዛ ተራውን እ፣ አሁን አይቻልም። እንደዛ ከሆነ ማለት ላይ አልነግርሃቸው ምናምን ነው ፋይናንሶችን አውርተህ ምናምን ነው። ግን አሁን አንተ ከወሰድኩ ገና ሳምንት ስለሆነ like immediately መቀየር አይቻልም። ምን ሆኖብህ ነው? ምንድን ነው እንዲስተካከል የፈለከው? ከደቂቃው ጋር የመጣው ነገር
አይ በጣም እንትን ሰው ራሱ እየተናገረ ሌላ ቦታ አለ አሁን ሶስት ደቂቃ ምናምን ነው እና ከዚህ ሲለይ ምናምን ያው ብዙ ሰው እንትን ብሎ ገና ነው ምናምን ብሎ አይኑ እየወጣል ምናምን ነገር እና እም፣ እሺ
እና ሌላ ደግሞ እንትን በሀያ ብር ማድረግ አይቻልም በአስር ብር ሀያ ብር ማድረግ አይቻልም
እስቴኩን
አ እሺ ቆይ አንድ ጊዜ ጠብቀኝ። እሺ ማን ነበር ያልከኝ ስምህን?
ድርሻዬ
hello አዎ፣ ሰላም ነው ሰላም ነው አለን አለን። የደቂቃውን አይቻልም፣ ግን እስቲ የብሩን የሚቻል ከሆነ minimum default ኡ ሀያ ብር ጠይቄ አንዴ ላሳውቅክ።
እና ደግሞ አንደኛ ደግሞ ክፍያ ስከፍል በየሳምንት ነው አይደለ
ሂሳብ share አዎ አዎ
እኮ ግን ሳይደርስ ምናምን ነው እንትን የደረሰኝ
ምን
የተላከልኝ ወረቀት ላይ እንትን ሳይደርስ ሳምንት ከደረሰ በኋላ ምናምን ምሳሌ ዛሬ ሳምንት የጀመርኩት እኔ
ዛሬ ሳምንት ክነው
አዎ፣ የዛሬ ሳምንት የጀመርኩት ማክሰኞ ነው የተላከልኝ እንትኑ ወንዶ የሆነ ወረቀት እስከ ከፋይናንስ ጋር ራሱን እኔ እንጃ፣ ግን በሳምንት በሳምንት ነው ሁሌ ማክሰኞ ማክሰኞ ነው እንደሚልኩ ነው የምናውቀው።
አዎ፣ እና ደግሞ እንትኑ ወረቀት size ኡ ደግሞ በጣም ትልቅ ነው። አንደኛው ትንሽ ነው፣ እሺ አስር ነው። አንደኛው ደግሞ ትልቅ ነው። በየ- በየሰላሳ ደቂቃ ደግሞ ዝም ብሎ ወረቀት ነው ያወጣል ፕሪንተሩ እሱን ኦኬ።
በ-
እ፣ እሺ ችግር የለውም። የወረቀቱን እናሳንስላለን፣ ማሳነስ ይቻላል። ኤኒ ዴስክ ትልክልንና
አሁን ወረ- አብረውኝ እ
አብረውኝ ዲስኩን እንትን ልበልም ይሄ ዲስኩን ትችላለህ። እሺ እሺ ላከው። አዎ ቴሌግራም ላይ ልባ አዎ አዎ
ስቲኩን ምናምን ያው ይቀነሳል ላይ የሆነ ጊዜ አሁን ሳይኖር ጠይቄ ልንገርህ። አሁን እናንተ ዲፎልት እንዲሆን ነው የፈለግከው አይደለ? ሀያ ብር ብቻ የምትለው አንድ ስትመጣ
ምንሽ በሀያ ብር ቢሆን ሰው እንትን አይልም አታሳሳችም። ያው በ stake ሀያ ብር ጀምሮ እንዲሆን ነው የሚደረገው አይደለ?
እ፣ ገባኝ። አዎ አይ አ- አለ አለ ለምን ገባኝ እኮ ራሱ የሆነ- የሆነ ጊዜ ማድረግ ይቻላል። አሁን ራሱ ትንሽ በቀጥላው የተወሰነ አንድ ወር ብሰራ ከዛ በኋላ ማድረግ ይቻላል።
game መቀየር
አይ የሆነ ጊዜ ከአንድ ወር በኋላ stake ኡን በሀያ መጀመር ይችላሉ አይደለ?
ትችላለህ። አዎ አዎ እሱ ትችላለህ።
እና ለጊዜው አሁን ግን እንትን ታስተካክልኝ አሪፍ ነበር። የእንትኗን የወረቀቷን አንድ ጊዜ የወረቀቱን ችግር የለውም። በቃ AnyDesk ላክና እሺ አሁን እናስተካክሏለን። አዎ አዎ።
ሳይመጣብኝ እሺ እሺ እሺ እሺ